Hello ጤና ይስጥልን።
አብሮ ይስጥልን።
Universal Translation ኦች ናቸው።
አዎ ነው።
እሺ እኔ ሀሩን ይባላለሁ። የምደውለው ከ We Plus Technology Solution ነበረ እሺ እና እኛ መተግበሪያ ወይም application develop ያደረግን ሲሆን እሱ ላይ ድርጅቱን በማስመዝገብ በነፃ ማስታወቅ ትችላላችሁ።
እሺ ስለዚህ ከእናንተ የሚጠበቀው application ኣችንን download ማድረግ ብቻ ነው። App Store ላይም ወይ Play Store ላይ ይገኛል። So download አድርጋችሁ የእናንተን አድራሻ የምትሰጡትን service በማስገባት በነፃ ምንም አይነት fee የለውም በነፃ ማስተዋወቅ ትችላላችሁ ማለት ነው።
እሺ እሺ ስለዚህ link ኡን እልክልሻለሁ በዚህ ስልክ ላኪልኝ እሺ፣ ቴሌግራም እሺ፣ ላይ ነው።
ቴሌግራም ላይ። እሺ ማየ፣ እሺ አመሰግናለሁ። መልካም ቀን።